hello ወይ ጤና ይስጥልን ቱጂ ባርቤር yeah
እሺ ሀዊ እባላለሁ ከዊፕላስ ቴክኖሎጂ ሶሉሽን ነው የምደውለው እሺ
እ ድርጅታችን ዊፕላስ ሶሉሽን አዲስ application launch አድርጓል እ በዚህም application ላይ ከሀምሳ በላይ የተለያዩ አገልግሎቶችን በአንድ ላይ ማግኘት የሚያስችል ሲሆን ከምንሰጣቸው አገልግሎቶች መካከል የወንዶች የውበት ሳሎን አንዱ ነው በዚህ application በመጠቀም እ የእናንተ ድርጅት ስለሚሰጠው አገልግሎት ማሳወቅ እንዲሁም ደግሞ ሰዎች ኦንላይን የእናንተን እ ፕሮግራም በእናንተ ፕሮግራም መሰረት ወረፋ እንዲያስይዙ ማድረግ ይችላሉ።
okay ምንድን ነው የምናደርገው? ማለት free ነው app ኡ ወይስ?
አዎ free ነው።
እሺ እና download ነው የምናደርገው?
አዎ app download store ነው ላይ?
የሚያደርጉት Play Store ላይ App Store ላይ ዊፕላስ solution provider የሚል app አለ።
እሺ እሱ ላይ እ መመዝገብ ይችላሉ። እንዲሁም ደግሞ እኛ application link መላክ እንችላለን። text ማድረግ ይችላለሁ።
እሺ ላኪልኝ።
እሺ አመሰግናለሁ። መልካም ቀን።
እሺ